ቤቲ ምን ሪፈንድ ስር እያለቻት ነው? እሺ እሺ ጎበዝ ታላቅ hello ጤና ይስጥልን ችብችብ ከችብችብ ነበር የምደውልልዎት አንዳንድ ጥያቄዎችን ልጠይቅዎት ነበረ ችብችብ ላይ ያለዎት ልምድ እንዴት ነው አጠቃላይ ስለ app ኡ